ጤና ይስጥልኝ ማኒ ባባ።
አሁን TikTok ላይ live ቪዲዮ እንትን አይቼ ነበረ ልኬልሽ ነበረ በቴሌግራም ቁጥር በየትኛው ቁጥር ላይ ላከልኝ?
በ Dzire ይዤሽ ከአንድ
እሺ ቆይ ልውጣና ከ live አይልሃለሁ።
ልኬልሻለሁ check አድርጊና አፋጣኝ ስለሆነ ብትነግሪኝ ደስ ይለኛል።
ምንድን ነው ደ- Dzire ነው የላክልኝ?
ዲዘር ልክልሽ ሄሎ ሄሎ